Hello ጤና ይስጥልኝ ይመስገን።
ሰላም ነው እናት?
ሰላም አለ።
አፓርታማ አላችሁ እንዴ? እዚህ አለ።
አይነት አካባቢ ወደ አያት አካባቢ አላችሁ?
አለን አያት በሻሌ ጋር
በሻሌ ጋ አዎ፣ የኖህ ቤቶች ያሉበት ጋር ማለት ነው።
እ የኖህ ቤቶች ያሉበት ጋር ፊት ለፊት
በታች ወደ ጎሮ ማለት ነው።
አይ ጎሮ ሳይሆን ሀያት ሀያት ሰባ ሁለት መንገድ የሚወስደው
ሰባ ሁለት ጋ ስንት ነው በካሬ?
በካሬ ሰባ ዘጠኝ ሺህ ብር
እ ሰባ ዘጠኝ ሺህ ብር በካሬ
ሰባ ስድስት ሺህ
ሰባ ዘጠኝ ሺህ ብር አ
ሰባ ዘጠኝ ሺህ አ ያለቁ ናቸው።
ያለቁ ሳይሆን ከአንድ አመት ከሁለት አመት የሚረከቡት
ኧረ አዲስ ያለቅ ያለቅ የላችሁ ያለቀ የለንም